important, sir, at all.
Hello?
Hello?
ሄሎ
አቤት።
አቤት፣ ሰላም ጤና ይስጥልኝ። ቤት ወይ ነው የደወሉት? ምን እንወስደው?
አዎ፣ ብሩክ ከሾነ ስፖርት አልሰራም።
እሺ፣ እ፣ ብሩክ ከየት ነው?
ከሾነ
እሺ፣ ሁሉም ጋር ነው። እሺ፣ ብሩክ እያስተካከልን ነው። አሳውቀናቸውን ለፕሮቫይደሮች እ፣ እየሰራ ስላለ በኖባው ክፊል ሁሉንም እያስተካከልን ነው። ትንሽ ጠብቁን። እሺ፣ እሺ፣ እሺ፣ እሺ። ብሩክ እናመሰግናለን። እሺ፣ መልካም
እሺ።